ሄሎ ጤና ይስጥልኝ ንጉስ
ሰላም እንዴት አመሸ?
ሰላም ነው አለን እንትን withdraw አድርጌ የነበረ ዘጠኝ መቶ ብር እና ከ account ኡ ላይ ተቀናሽ ሆኗል። ወደ ወደ አረኩት እንትን ግን አልገባም።
okay በዚህ ቁጥር ነው አዎ
እሺ check ላደርግልሽ ዛሬ ነው አሁን አሁን አሁን አሁን ነው እሺ ሄሎ አቤት
confirmation ስለጠየቀን ነው። እሺ
አዎ፣ ከኛ side confirm መደረግ ስለነበረበት ነው። አሁን ገብቷል።
እሺ፣ text ይገባሉ ሳላ።
እሺ፣ እሺ፣ ብለህ እሺ፣ እሺ፣ እናመሰግናለን። መልካም